Hello Hello ሰላም ነው።
አቤት
አቶ ለዊ
እ አቶ ለዊ
አዎ
ከፕሪስቶን ሆምስ ነበር እ ከፕሪስቶን ሆምስ ነበር የደወልኩልዎት።
Okay
ሰላም ነዎት?
አለን እግዚአብሔር ይመስገን።
ባለፈው ትንሽ አመም አድርጎኛል ብሎ ነበር።
አዎ እንዴት ነው ተሻሎት?
አይ ምንም አይልም። ያው
እንግዲህ አዎ፣ ከዚህ በፊት ስለ share እፈልጋለሁ ብሎ አወራሁ።
እ
አ፣ ስለ share አውርተን ነበረና እንዴት ነው?
አዎ አሁን እንት ትንሽ እስቲ ቆይ የሆነ ማመጣው ነገር ስላለ ነው። እሺ እንትን ያልኩት እሺ
እሺ ምንድን ነው አሁን እርሶ ስራ ነው busy ያደረጉት ወይስ ለመምጣት ምንድን ነው?
አይ አንደኛ ስ- ስራዬም ራሱ እኮ አያስቀምጥም።
ይህ ማለት እንደዚህ እየተዘዋወሩ ነው የሚሰሩት?
አዎ ስለ ያው የኔ ሶፍትዌር ስራ ስለሆነ እህ፣ ሶፍትዌር እና ሮቦት ነው የኔ።
መልካም። ስለዚህ ያው አንዴ ወጣ አንዴ ገባ እያሉ ነው አታውቃቸው።
አዎ
Okay ያው እንግዲህ እና እንትን እላለሁ አልረሳሁትም፣ እመጣለሁ Okay መቼ ላስታውሰው ታዲያ?
እ መቼ ላስታውሰው?
እስቲ አላወቅኩም። አሁን እስቲ
በዚህ ሳምንት አይመቸትም?
እስቲ አ- ስብሰባ አለ መሰለኝ፣ በዚህ ሳምንት አለ መሰለኝ ስብሰባ።
እም፣ ምናልባት ሰራተኞችን ልላክሉት እንዲ እርሱን ባሉበት ለአንድ ስራ ሰራተኞች መጡ
ለምን መሰለህ አሁን እኔም እንትን ወይ ሚስቴንም ይዤ ነው የምፈልገው እና እዛ በደንብ እንድታስረዷት ስለምፈልግ ነው።
ጥሩ ሀሳብ ነው። እውነት ነው።
እም?
ጥሩ ሀሳብ ነው። ሁለታችሁም አምናችሁ የጋራ የሆነ ቢሆን ጥሩ ነው ይሄ ሀሳብ።
Okay
በቃ ስለዚህ ያው ቀጣይ ሳምንት አካባቢ አስታውሱት። እንግዲህ በዚህ ሳምንት አይ እሺ
በቃ ቀጣይ ሳምንት ላይ እኔ አስታውሰዋለሁ። እንግዲህ እሺ
እሺ፣ መልካም ጊዜ። አመሰግናለሁ።
እሺ ቻው